ሄሎ
ሄሎ፣ ጤና ይስጥልን።
ሄሎ፣ ሄሎ፣
አቤት።
እ የፌቨን ሀብታሙ ስልክ አይደለም እንዴ?
እ ፌቨን
የሀብታሙ ስልክ ነው። ፌቨን
እሺ፣
የሀብታሙ ስልክ ነው።
Okay። በ accounting ነው የተመረቅከው አይደል? አዲስ አበባ ዩኒቨርሲቲ።
አ አ
እሺ፣ ነገ እ ሆዳ vehicle manufacturing በ junior accountant ነት ክፍት ቦታ ስላለ ሁለት ሰዓት ላይ የጽሁፍ ፈተና አለክ።
የት ለቡ መብራት ኃይል አርሴማ ፊት ለፊት።
ለቡ መብራት ኃይል አርሴማ ፊት ለፊት።
አዎ፣ በጁኒየር አካውንታንትነት ኦኬ። ምንድነው ምን- ምንድነው ያልሽኝ ድርጅቱ?
ሆዳ ቫይክል ማኒፋክቸሪ
ኦኬ።
ትመጣለክ?
እ አዎ እመጣለሁ። ስንት ሰዓት ነው ያልሽኝ?
ሁለት ሰዓት ላይ።
Okay። እሺ እሺ፣ መልካም ቀን።
እሺ።